ላልችለው ብቻይ ፍቅሯን በሆዴ ችዬ ላልችለው ብቻይ ፍቅሯን በሆዴ እያደር ጎዳኝ አንቺን እልፍች እኔስ ውደቴ እያደር ጎዳኝ አንቺን እልፍች እኔስ ውደቴ ችዬ ላልችለው ብቻይ ፍቅሯን በሆዴ ሌላችለው ብቻይ ፍቅሯን በሆዴ እያደር ጎዳኛችን የልጅ እኔስ ውደቴ እያደር ጎዳኛችን የልጅ እኔስ ውደቴ ልቤ በፍቅሯ ተይዞ መላው ጠፍቶበት እንደምንታያት ለሷ ግን ጭንቄ እንደዘበት እንደምንታያት ለሷ ግን ጭንቄ እንደዘበት እንዴት ላሳያት በቀታ ዲያንጀቴ ሆዴ ከሁሉም ነገር አብልጬ እሷን ውደዴ ሁሉም ነገር አብልጬ እሷን ውደዴ ሁሉም ነገር አብልጬ እሷን ውደዴ ከቶ እንዴት እንደምን አድርጌ ላሳያት ሆዴን ሸሽጌ ላሳያት ሆዴን ሸሽጌ እስቲ እንዴት ረበብን ዘዴ በስረዳት ብቻዬን መንደዴ እበት ፍቅሯን ይዞ ሆዴ ችለው ብቻዬን ፍቅሯን በሆዴ ችለው ብቻዬን ፍቅሯን በሆዴ እያደር ጎዳኛችን ጭብት እኔስ ውደዴ እያደር ጎዳኛችን ጭብት እኔስ ውደዴ ልቧ ላይ ጥፈው ከልቧ የልቤን ሲቃ ለውጣ ላትለው ከጭንቀት ከዚህ ሰቆቃ ለውጣ ላትለው ከጭንቀት ከዚህ ሰቆቃ አልውላት ወይ ደግሞ ባሳብ ላትዳኝ ብቻ ማፍቀሬ ውሎ አድሮ በከንቱ ጎዳኝ ብቻ ማፍቀሬ ውሎ አድሮ በከንቱ ጎዳኝ ብቻ ማፍቀሬ ውሎ አድሮ በከንቱ ጎዳኝ ከቶ እንዴት እንደምን አድርጌ ላሳያት ሆዴን ሸሽጌ ላሳያት የሆዴን ሸሽጌ እስቲ እንዴት ኧረ በምን ዘዴ ላስረዳት ብቻዬን መንደዴ እረበት ፍቅሯን ይዞ ሆዴ ላልችለው ብቻዬ ፍቅሯን በሆዴ ላልችለው ብቻዬ ፍቅሯን በሆዴ እያደር ጎዳኛችን ጭብት እኔስ ውደዴ እያደር ጎዳኛችን ጭብት እኔስ ውደዴ መላጥቼለት ቸግሮኝ ዘዴው ሲጠፋኝ ካታያት ለሷ ብቻዬ ፍቅሯ ሲያ ቋንቋ ልንገራት መጎዳቴን ስንት ቋንቋ ልንገራት መጎዳቴን ስንት ቋንቋ ልንገራት መጎዳቴን ከቶ እንዴት እንደምን አድርጌ ላሳያት የጎዳሸሲን